Hello ጤና ይስጥልኝ።
ጤና ይስጥልኝ።
መሳይ ከቺፕቺፕ ነው የምደውልልዎት።
እሺ ዛሬ የሚረከቡት እቃ አለ አይደለ? ከኛ orange valencia አዎ፣ እኮ driver አልደወላለዎትም አሁን?
አልደረስኩም ነው ያለኝ። ቅድም ደውሎ አልደረሰም።
okay አሁን ቢሮ አካባቢ እርስዎ ቢሮ አካባቢ ትንሽ ለመቆም አስቸግሮትና ደውለው ይረከቡታል እቃውን ትንሽ እ?
ደብለው
አልደወለልኝም። አሁን
okay መልሰው ይደውሉለታል። ቅድም በተደወለሉት ቁጥር አሁን ደርስ ደርሻለሁ ብሎ አሳውቀውን ነው እ?
ደርሻለሁ ብሎ አሳውቀውን ነው እና እርስዎ ቢሮ ጋር መቆም አልቻለም። ትንሽ ሄድ ብለው ይቀበሉታል እቃውን።
okay፣ እሺ፣ እሺ በተደወለሉት ቁጥር ይደውሉለታል።
ጥሩ እሺ።
እሺ መልካም ቀን።